ሄሎ
አቤት ሄሎ፣ ሰላም ጤና አቤት።
ይስጥልኝ። Hello ዬ ቴሌቪዥን ሰላም ነው። ጤና
አለ ምን ልርዳው?
እ የሆነ ቴሌ እንትን ላይ ከ- ከፍቼ ይሄ ስልክ የመጣው ሌላ ትዕዛዝ እየሰጠ
እሺ
ትክክለኛ መቅት ሊሰጠኝ አልቻለም። እንትኑን ተሳስቼ ነው መሰለኝ።
እሺ፣ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉት። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። መጀመሪያ እሺ ሰባት ቁጥር ላይ ቋንቋ ይምረጡ።
ሰባት ቁጥር ላይ አዎ ከእንግሊዝኛ ወደ አማርኛ ይቀይሩ። ከዛ አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት ሶስት ቁጥር ላይ ለመጫወት አዎ ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት። coin ለመግዛት ሁለት ቁጥር ላይ አለ።
Okay ሁለት ቁጥር ላይ አዎ ጥያቄውና መልሱን በተከታታይ አስር ሲመልሱ አ፣ ትኬት ይሸልሙታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክራሉ። game ኦቹን ይጫወታሉ ማለት ነው። በድረገጽም ገብቶ መጠቀም ይፈሉ ይችላሉ።
እሺ እም፣ እሺ ግልጽ ያልሆነ ነገር ካለ መጠየቅ ይችላል። እሺ